ሁሉም ቪዛ ኢትዮጵያ በጣም
Hello
ጤና ይስጥልኝ። ደንበኛችን
የጊዮርጊስ company ልክ ነው። ምን እ?
ልጠጣው? አዎ ልክ ነው።
እንትን ማሽን አረፋ እያመጣብኝ አስቸግሮኝ ነበረ።
እሺ ደንበኛችን ደውሎ አስመዝግቦ ነበር ወይስ ያስመዘገቡ ነው?
ተመዝግቧል።
በዚህ ስልክ ነበር ያስመዘገቡት?
አይ እንግዲህ እንትኑ ማናጀሩ መጥቶ መዝግቦ ሄዷል እህ።
እና በዚህ ስልክ ደውልና ሪፖርት አድርግ ብሎኝ ነው አም- አረፋ እያመጣ ስላስቸገረኝ እሺ ደንበኛችን የቪዛ መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝ።
እ እ የ- የቪዛ መለያ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝና ልመዝግብሎት።
ቲን ነምበር አዎ TIN number ኦትን ይንገሩኝ።
እሺ እሺ TIN number ልደውል መልሼ ወይ
ይቻላል ደንበኛችን እሺ እሺ